Hello,
ወዶ
hello, ፉልቦርት ነው ወለዶ hello.
ሌላው አቤት ልኬ ልኬ ልኬ ልሻለሁ እንትኑን እ ይድሮ የሚለውን
እሺ መልስ እናገኝ ስለምናሳውቆት በትዕግስት ይጠብቁን። እዛ ላይ
ምን አልሽኝ?
መልስ እናገኝ ስለምናሳውቆት በትዕግስት ይጠብቁን መልካም እሺ። የመጨረሻው ነው ስድስት ሺህ የሚለው
ይላኩ።
ቴሌግራም።
እዛው ላይ ምን የት- ቴሌግራም ላይ ቴሌግራም ላይ ልኬ ልሻለሁ። የመጨረሻው ስድስት ሺህ የሚለው እኮ የመጨረሻው ስድስት ሺህ የሚለው ነው ብለው ቴሌግራም ላይ ላኩልን።
እሺ